የመዘርና ነባር በግዕዝ የአገባብ ቃል ቅድመ ፊት ሳ አመ ጊዜ በ አቅመ ያህል ስለ ልክ ዳርቻ እመ በ ባ ቢ ከ ካ ምናልባት እንደሆነ ምንም እመ እመ ቢ ቢ እስመ ና ስለ እንኳን እኮን ብያ ከመ እንደ እንዲህ ዘንድ ከመከመ እየ ክመ እንዲሁ ዝም ብሎ ጽመ መቼም መች ፈጽሞ መቼም መች ፈጽሞ ፍጽመ በፊት ወደፊት ካዕብ ዘርና ነባር ስያድሙ ጨረቃ ንስረ ኤልያሙ ቤተ መቅደስ አሳተርሙ የሳትራት አቶሙ የእስራኤል መዶለቻ እሙ እናቱ እሞሙ እናታቸው ዘሄርሙ የደም መሬት ዳእሙ እንጂ ብቻ ፌነንሙ ፌንሙ መንፈስ ቅዱስ የወረደበት ቦታ ፔንሙ ሰይጣን ሳልስ ዘርና ነባር ሐማሚ መከራ የሚቀበል ሐማሚ ምቀኛ ማህመሚ አሳማሚ ሰርሚ የሰው ስም ሳሚ የሰው ስም ቀዋሚ የቆመ ቋሚ የሚቆም ቀዳሚ መጀመሪያ ቀዳሚ ብንያሚ የሰው ስም ተሎሚ የሀገር ስም አረሚ አረመኔ አረማዊ ጠላት አርማሚ ዝምተኛ አርማሚ ሚዛን አናሚ ሸማኔ ከራሚ የኖረ ጠጅ ራብዕ ዘርና ነባር ሃማ የሰው ስም ላማ ለምን መስቴማ ሰይጣን መጢማ መዘፈቂያ ውሃ መጣጭ ሰቂማ ምርኮ ሱማ የአገር ስም ሴዴማ ዋግ የመታው እህል ራማ ታላቅ ገደል ከፍታ ራማ የአገር ስም ሰማይ ራግማ አይብ ራማ ታላቅ ገደል ከፍታ ሰማይ ራማ የአገር ስም ራግማ አይብ ቃማ የወርቅ ማርዳ በርሱማ በርሶማ የሰው ስም በጉሬማ ማር ቢጸልቱማ ቀይ ሽንኩርት ባማ ላይ የአገር ስም ቱማ ነጭ ሽንኩርት ታህማ አማች አማችነት ኑባማ የአገር ስም አስኬማ አስኬማ አውቴዝራማ የአገር ስም አዲማ ትኋን አደያማ የአገር ስም እማ እናቷ ከላኩስቴማ ማር ከተማ ጫፍ ራስ ዋሰማ አሜከላ እሾህ ዘማ ጋለሞታ ዜማ ዜማ ምስጋና ዝራማ መላእክት ደልጉማ ቀለበት ድልጉማ ገንፎ ድምድማ ራስ ጸጉር ገማ ዝርግፍ የወርቅ አጫዋች ጉማ ጎራና ድምፅ ዜማ ጋማ የፊደል ስም ጥልማ እንቁ ቀጥሮማ ቤተ ክርስቲያን፣ ጣኩሲማ ለከት፣ ጡብኛ ለሴ፣ ፈርማ የሀገር ስም፣ ፌማ ጠቢብ፣ ሐምስ ዘርና ነባር፣ ህመሜ ምቀኝነት፣ ማህመሜ ማህሜ እግር ብረት፣ ሰሎሜ ሰላማዊት፣ ሱላሜ ፍቅር፣ ቅሳሜ አይነት ፍጥረት ገጽ 52 ቶሜ ሽቱ አሜ በጊዜ ድረስ አሜ በጊዜ ድረስ አበሜ አደይ የሚመስል ሽቱ አበሜ ቀበርቾ እቃሜ ስርዓት እድሜ እድሜ ዘመን እድሜ ቀጠሮ ኮጥሜ የጎመን ዘር ቅባኑግ ኩጥጥሜ ጥጥ ደርክሜ ድድርክሜ የብር አይነት ድድክሜ ሚዛን ጊሜ ጉም ሳድስ ዘርና ነባር ሐምሐም ቅል ሐም አማች ሐኪም ወጌሻ ብልሃተኛ ህልም ህልም ህማም ህመም መከራ ህርም እርም ህብስተ ምስያም መሶብ ላህም ላም በሬ ልሁም ክፉ የከፋ ልጓም ልጓም ሎም ጅብ መልግም መሎጊያ መስሃም ዋሾ መስልም እስላም መስተሃምም አሳቢ ትጉ መስተሳልም አፈቃቃሪ አስታራቂ መስተቃስም ሟርተኛ ዛጎል ዛጎልጣይ መስከም ደገፋ መሸከሚያ መርዝም ራስ ማዞር መቃስም ሟርት መቃድም ሳር መቅሰም መልቀም መቅስም መልቀሚያ ሟርት መቅድም መጀመሪያ መዓልም መምህር መግድም ዱር ለዱር የሚሄድ መጉሪም ዋገምት ማህምም ምጥ ማህተም ማህተም ቅርጽ ሜም ስመ አምላክ የፊደል ስም ምህራም መስገጃ መሰጉያ ምህራም ጣዖት ምህዳም መተኛ ምንጣፍ ምስያም ምሳጥን ስፍራ ስፍራ ማኖሪያ ምስያም አገልግል ምእያም በረት አማጋ ምድጋም መድገሚያ መድገም ሰሊሆም መስኖ ሰሊሆም የተላከ ሰላም ሰላም ፍቅር ሰልዋም ልብ ሰምህም ፍላጻ ሰምሳም ሳንሳ ሴቄጤሌም የሸክም ስራ ተሸካሚ ሰናም ጎባጣ ሰገም ገብስ ሳሌም ያገር ስም ሴም የታወቀ የከበረ ሴኬቤቴናሆም እቅፍ ዶሮ ስም ስም ሰምሰም ሳንሳ ሰርም ጥልቅ ስርወህሩም ሹሉዳ ስናም ጥርሳም ገጣጣ ሰኮም አንኮላ አንኮላ ሰጉም ድዳ ሶም እንቁ የከበረ ደንጊያ ሬከትም የውሃ እናት ርኤም ክረከንድ ርኳም እብነበረድ ሳጥን መቃብር ሮኩም ሳጥን ቀለም ቀለም ቀሰም ፍሬ ቀስታም ቦለታ መስቀል ቀዊም መቆም ቀዲም መቅደም ቂም ቂም ቃህም ግብረ ጉንዳን ቃውም አለቃ ቄደራም ሰገድ ቅሱም የተለቀመ ገጽ 52 ቅኑም አካል ቆም ቁመት በሃም ድዳ በልቀም ሐሞት ጠባይ መሬታዊ በራቄኒም ኮሸሽላ በርሲም የዛፍ ስም በአሊም የጣዖት ስም ቡጥም የእንጨት ስም ቢሰም ዛፍ መልካም ፍሬ ያለው ቢሶም ባምባ ቢሪ ቢሩሲም የዛፍ ስም ቤሰም አደስ የዛፍ ስም በአረብ ምድር ያለ ቤሬሲም የዛፍ ስም ብንያም የደህንነት ልጅ ተቅሳም ፍሬ መከር ተቅራም ቀርም ተቋም መቅረዝ ተንከተም መሰላል ድልድይ ቴንቆም ቁመት ትልም ትልም እርሻ ትማልም ትላንት ናሆም መጽናናት ናታኒም ናታኒ ናቴኔም ለቤተ እግዚአብሔር የተሰጠ ናፌዴም የራእይት ወገን ንዋም እንቅልፍ ንፍታሌም በመታገል የተገኘ ዓለም ዓለም ሰው ቀድሞ ዓለም ቀድሞ ዘመን ማለት ነው። ዓለም የቀደሙ አባቶች ዘመን አም አመት አም አም ረግረግ አርያም ከፍታ ረጅም ሰማይ አቃኒም አካል አቅም ልክ ዳርቻ አበላህም ባለበሬ ባለላም አበደም ደመኛ ባለደም አብሪም ልብ አብራም ታላቅ አባት አብርሃም የብዙ አባት አዳም መልካም ምን ያምር አዲም ቁርበት የባህር አረብ ቅናት አደያም ዙሪያ አጽም አጥንት ኢም ቀኝ ኢየሩሳሌም አገር ስም ኢየሩሳሌም መንግስተ ሰማያት ኢያቄም የእግዚአብሔር ገንዘብ ኤላም ድርገት መውረጃ ኤታኒም ኤታኒም ጥቅምት ዕብራውያን ኤዶም ገነት ኤፍሬም በመከራዬ አገር እግዚአብሔር አበዛኝ እም እናት እም ከኪካክ በባ ይልቅ ቀድሞ የተነሳ ጀምሮ ወዲህ ወዲያ መሮጥ አሻሽሎ ከፍሎ ተለይቶ አውጥቶ አውርዶ ይሆናል። በአብይ አገባብ እይ እስላም እስላም እብነ ሐኪም ልጅ እታኒም የብር ገንቦ እንባቆም ማቀፍ እንተላም አንድ ጫን ኦም ዛፍ ኦከማርም የጣዖት ዕቃ የጣዖት ካህናት ከማኒም ዳቦ ከርም ክረምት ካም ትኩሳት ጥቁር ኬሬስም የዛፍ ስም ከርም የወይን እንጨት ወይን ኮከም አንኮላ ውልም ጉበት ዘም ደም ዝህም ሙቅ ሙቀት ዝማም ስናግ ዝናብ ዝናም ዝናብ ዞም ደም ዞም መረቅ ያቁም ጽኑ ዮም ዛሬ ደመን ደመንማም ዕቃ ቤት ደም ደም ደሮም ሰፊ ሜዳ አዜብ ደክታም ደሃ ዲድርክም አላድ ዳግም ሁለተኛ ዴብላታም ያገር ስም ድርህም አላድ ድክቱም ደሃ ደም ባሪያ ደሮም የደቡብ ነፋስ ደታይም ያገር ስም ገሃነም ስቃይ ገዳም ዱር ገዳም ጌሰም ነገ ጌቤሌም አዋጅ መንገሪያ ጠልሰም ክታብ ጠልሰም ጥልም እንቁ ግምጃ ጥቅም ግንብ ቅጥር ናስ ጸሊም ጥቁር ጸታም ጠማምነት ጤናታም ጤናዳም ጸጋም ጺም ግራ ጽህም ጽህም ጽቱም ሰባራ ጾም ጾም ፊካትም የውሃ እናት ፋራም አንድ ምድረ በዳ ፋዕም ጉርሻ ፋዕም ድርብ ፋዕም ማግ ፌላኔሙኔሙኒም ስጉር ቦታ ፌላኔሙኔሙኒም ስጉር ቦታ ፌቴሌኔሙኒም ነጭ ድሃ ፌቴሌኔሙኒም ነጭ ድሃ ፍህም ፍም ፍርም ህብረ ሰማይ ፍናፍንታም ፍናፍንት ፍጽም ግንባር ሳብዕ ዘርና ነባር መጻአሞ መልአከ ሞት መጻአሞ ዋሻ ገደል ቀናንሞ ሽቱ ቀንሞ ሽቱ አበሞ ሽቱ አባሞ ቀረፋ ዞሞ ደም ዳሞ ያገር ስም ድራሞ ጸራሞ የእንቅልፍ ጋኔን ፍጥሞ ያገር ስም ተራራ